ሰላም ጤና ይስጥልኝ።
አውርት ለ ዳንዲ ማስታወቂያ
አቤት ከ ዊፕላስ solution ድርጅት ነው የምደውለው።
እሺ ዊፕላስ solution provider ላይ አገልግሎት ለመስጠት ተመዝግበው ነበር።
እሺ አሁን ላይ አገልግሎት መስጠት ስለጀመርን ያለምንም ወጪ ከተጠቃሚዎቹ ጋር
አ መገናኘት እንደሚችሉ ልንነግሮት ነው የደወልነው። እንዲሁም ዊፕላስ solution provider አገልግሎት ሰጪዎችና ትራንስፖርት አሽከርካሪዎች የሚመዘገቡበት ነው።
አ እናንተም ዊፕላስ solution user የሚለውን መተግበሪያ አውርዳችሁ የምትሰጡትን አገልግሎት መመልከት ትችላላችሁ። እንዲሁም ደግሞ የተለያዩ አገልግሎቶች አሉ፣ እነሱንም መጠቀም ትችላላችሁ።
እሺ እሺ እሺ፣ እናመሰግናለን። መልካም የስራ ቀን ይሆንልዎ።
አሜን